መንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ትልቅ ነው። በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ፣ እልል በሉ።
ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ።
ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ፣ እልል በሉ።
ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ።
በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ።
ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ።
ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራሃለን።
ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ።
ብራብ በስላሴ ጠግባለሁኝ ብጠማም በአምላኬ ረካለሁኝ ስላሴ አምባዬ ክብሬም ናቸውና ሁሌ መሩኛል በሕይወት ጎዳና
ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ።
ብራብ በስላሴ ጠግባለሁኝ ብጠማም በአምላኬ ረካለሁኝ ስላሴ አምባዬ ክብሬም ናቸውና ሁሌ